ራስሽ ድንግር ነው። አጠበብኳት። ሄሎ ወይ ተሚ ወይ ሄሎ አቤት አቤት።
እንትን አለልህ አይደለ? ቼክ አረ አዎ ሳንቲፔ ሰርቶልኛል።
አ
እንደዛ እያደረኩ እያወጣሁ መቶ ሀምሳ ብቻ ወጥቻለሁ። ጊዜ አ በቃ በ ወደ ሌላ ወደ ሌላ ባንክ ብላከው እንዴ?
አይ በቴሌ ብር በቴሌ ብር ቴሌብር ቴሌብር ከመቶ በላይ አላንቀሳቀስ አለኛ በ okay አንተ እንትን ነዋ limit ይሄ ደረጃ ሌብል ሌብል ደውልና ያሳድጉልሃል እኮ
እምቢ አሉ ጠይቃቸው። level level መሆን አለባት።
ወደ እንትን ወደ ንግድ ባንክ
እሺ ደውልሽ።
ወደ ንግድ እንትን እና ደግሞ በዛኛው account ተጠቀም እሺ። ዘጠኝ የሚል የለም እሺ።
ከዚህ በኋላ አ አ ዜሮ ዘጠኝ ወደፊት እንትን ይላል።
እሺ ጎትታል።
አዎ ለነገሮች የራስህ SIM card ነው አይደል ያስከው?
የራሴን የራሴን
በቃ እሺ። እሺ